ዜሮ ዘጠኝ
okay ዜሮ እሺ ቆየ
ልልክልህ ነበረ እኮ አሁን እየጻፍኩ ነበር ዜሮ ዘጠኝ አስራ አንድ አስራ አንድ አሁንም አስራ አንድ አስራ አንድ ዜሮ ስድስት ዜሮ ስድስት ስልሳ ሶስት ምን ፈልገኸው ነው ድንገት ወደ ጉባ
የእኛ ኃላፊ ዋና ዳይሬክተራቸው ዮናስ እ
ፈልጓቸው ነው የሌሎቹንም የክልሎች እየደወለ የሆነ የሚያማክራቸው ነገር አለ መሰለኝ ወይ የጋራ መድረክ ይኖራል አላቅም በቃ በቃ ይደውልለት ንገረው ይህን ስልክ በቃ ለዮናስ በቃ አስራ አንድ አስራ ዜሮ ስድስት ስልሳ ሶስት አዎ ታረቀኝ ታሲሳ እሺ ታንኪዩ በጣም እሺ ተጋብዬ እሺ እሺ